Hyundai.
hello hello
hello ጤና ይስጥልኝ።
hello።
hello አይሰማም።
አቤት አቤት።
ጤና ይስጥልኝ። ሰላም ነው?
ሰላም እግዚአብሔር ይመስገን።
እ የዮሐንስ ስልክ ነው አይደል?
አ
እሺ ከ We Plus Solution ነው የደወልኩት።
እ እ ከ We Plus Solution
We Plus አዎ ከ We Plus Solution ባለፈ ሳምንት መጥቼ ነበረ እዛ የምትሰራበት ገርጂና okay okay እሺ።
አስታወስከኝ። የሆነ application ልታወርድ አ አ፣ ስትል እንዴት ነው?
ገባኛል።
አዎ፣ ከማድረግ እና- እንዲ ያለው እሺ።
አዎ፣ አዎ። እና እሱን ኦንላይን እየመዘገብን ስለሆነ እሺ እ ምንድን ነው application ኑን ከወይ ከ Play Store ወይም ደግሞ በስልክ እልክልሃለሁ የሆነ link ወደ application የሚወስድ ነው ማለት ነው።
እሺ
እና ከ Play Store ታወርዳለህ ወይስ ላክልህ link ኩን?
እሺ። Play Store ኡ በቃ እሺ ንገሪኝ።
እ ልላክልህ እሺ
እ እሺ እሺ ላኪ እሺ እሺ። በቃ መልካም ቀን እልካለሁ።